ጤና ይስጥልኝ ሁሉ ስፖርት ነው ባኮ የምልወደው።
ጤና ይስጥልኝ እንዴት አደርሽ?
እግዚአብሔር ይመስገን።
አይ አሁን ደውዬ ነበርና withdraw አድርጌ ነበር እንትንና አልገባልኝም ብያት ነበርና እንትኑ ትንሽን አይቼ በቴሌግራም ላክልኝ ብላኝ ነበር።
ልከዋል?
እምቢ አለኝ አልከፈታልም transaction ገብተን አይከፍትም።
logout login ያደርጉትና ይመጣሉታል። የኔትወርክ ችግር ነው። ሲመጣሉት አይደል?
ቁጥራችንን ያዙኝ ያኔ ቴሌግራም
እሺ
ዜሮ ዘጠኝ ሰባ ስምንት
አንድ ስድስት ዜሮ ዘጠኝ ሰባ ስምንት አስራ ስድስት
እስቲ ቆይ አንዴ ልያዘ ዜሮ ዘጠኝ ሰባ ስምንት አስራ ስድስት አስራ ስድስት እሺ እሺ ሰላሳ ዜሮ ስድስት
ሰላሳ ዜሮ ስድስት በዚህ ላካ አዎ አዎ፣ በዚህ እሺ ላኩልን።
thank you እሺ ቴንኪ አመሰግናለሁ እሺ እሺ